ሰላም ጤና ይስጥልኝ።
አቤት
ጤና ይስጥልኝ።
አብረ ወስድልኝ ከ We Plus Solution ነበር የምደውለው።
እ ከ We Plus Solution
እ
ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
እና
application ኣችን ላይ ተመዝግባችሁ ነበረ። Black Collection ነው አይደል?
እኔ እንጃ ከየት ነው የደወልሽ?
ሰባ- ሰባ ስምንት ከ We Plus Solution
ቃል እ እ እ
Black Collection ነው።
እኔ እንጃ የምትይውም አልገባኝ።
እሺ ይቅርታ።